ሄላ ሄላ ብሩክ አይሰማ ወይ?
ይሰማል።
ይሰማል። ከቻኑ አዎ።
ላይ ኦርደር አልታዘዘም ብለው ክና አ ግን አረ ዘዚህ ምን ይሰራ በእናትሽ።
አይ አገናኘኝ ታዘም ካሉ
እሺ ላገናኝሽ።
ነው አገናኘኝ።
ሄሎ
ሄሎ ጤና ይስጥልኝ። ቻኑ ላይ ነው ቻኑ ሰሚታ
ከቢ በመቶ ስልሳ ዘጠኝ አርባ አራት
ቴክስት ብቻ ነው የገባልንማ ደው- ተደውሎ ተደውሎ ወደ ራስ አልታዘዘ።
ተደረገ።
እሺ አዎ።
እሺ እናቴ እሺ እሺ
ሄላ ወይ የብሩክ መልሼ እደውላለሁ። እሺ አይ አታሽልኝም።
እ፣ አይ ማዘዝ አልችልም እኔ
በቃ እሺ።
በዛ check አድርጌ መልሼ እደውልልሃለሁ።
እሺ ሊድን እዚህ ልጠብቅሽ።
እኮ ጠብቀኝ እኮ ያልኩት ብሩክ እሺ፣ አንድ መልሼ እሺ።
እደውላለሁ። ጠብቀኝ እ- እሺ እሺ እሺ